ጤና ይስጥልን ቤተሰቤት እባክዎ ምን ልርዳዎት?
ቴሌብር ላይ approve አስብዬ ነበረ አልተደረገልኝም።
ምን አልከኝ?
ቴሌብር ላይ withdraw ጠይቄ ነበረ approve አልተደረገልኝም።
ወደ እኛ ልከ ነው አረ ወደ እኔ እንጂ withdraw አድርጌ deposit።
አይ withdraw okay እሺ። የደወልክበት ነው በዚህ- account?
አዎ
እሺ አንዴ ትጠብቀኛለህ? ሌለ መቼ ነው? hello ዋይ ዋይ መቼ ነበረ?
ዛሬ ጠዋለኝ ስንት ብር?
እኔ እንጃ አስር የአምስት አምስት ነበረ። አሁን ሁለቱ ገብቷል፣ አንዱ አልገባም። ሶስቱ አልገባም ማለት ነው። ሶስቱ
እሺ አዎ ሶስት ጊዜ የሞከርከውን ነው አይደለ? አግኝቻለሁ። ቆይ አንዴ confirm ላድርግልህ፣ ጠብቀኝ። እሺ የቴሌብር ዘጠና ሰባት ነው መጨረሻው። ቁጭ ራሱ የስልኩ እኮ ነው።
እሺ confirm አድርጌልሃለሁ። እስኪ check አድርገው አሁን።
እሺ አመሰግናለሁ።
እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ መልካም ቀን